hello ጤና ይስጥልን።
እግዚአብሔር ይመስገን።
ሁንዴ ሱፐር ማርኬት ስራ አዎ ከአሪፍ ፔ ነበር ምደውሎት ደንበኛችን ከየት ከአሪፍ ፔ POS machine እሺ እሺ፣ ደንበኛችን POS machine ኣችንን በሚቀጥለው ሳምንት እንደምንወስደው ልንነግሮት ነበር የደወልነው።
ከባንክ ነው
ያ POS machine POS አሪፍ ፔ የሚል ባንክ ማን የሰጠኝ?
አንዴ መስመር ላይ ጠብቁኝ። እሺ። ደንበኛችን መስመር ላይ አለ።
አዎ ከእናት ባንክ ይሁን የሰጡት
አ- አሁን ይሄን ነው ፍጅ እ፣ ደንበኛችን እ፣ charger ኡና cable ኡን አንድ ላይ አዘጋጅተው ይጠብቁን።
አሁን ቶሎ በስ እና የፈረምኩበትን ወረቀት እሺ።
እሱ አዘጋጅተኝ እሺ፣ ደንበኛችን መልካም ቀን ይሁን።
እሺ